ሄሎ hello። እሺ። አይዋ።
ሶል ወይ ወይ እንዴት አደርክ?
የት አደርሽ?
እ ጀሞ ሁለት ጁጁ እና ፎዚያ የሚል group ነበረ።
ቹቹና ፎዚያ አዎ ቹቹ እሺ።
ሳይሆን ጁጁ የሚለው ጁጁ።
አዎ እሺ።
ቲማቲም፣ ስኳርና ሽንኩርት። location ስህተት አለው በተደጋጋሚ እየተናገርኩ እንዳይቀርብኝ ብዬ እያለች ነው።
እሺ። ለኢያሱ ስጠው።
location ኡን ገብቼ ሳየው ስህተት ነው።
ለኢያሱ ስጠው ቅድም ያወጣኸውን። ይቅርታ ይቅርታ። እሺ ችግር የለውም።
እሺ።
ስለዚህ እኔ ነው የሚሆንላት።
እኮ PDF ላይ እ፣ አስገብተናት እ፣ okay። ጁጁ አሁንም እዛው ነች እንዴ?
በሲ አዎ ሁለት ናት እና በ system ነው ዛሬ የሆነው።
አይ እ፣
እንደዛም አይሆንም። በእናትሽ የእንትኖቹ እኮ ወጡ፣
የደግሞ የጀሞ ወጡ ወይኔ
ወጡ እንዳለ ላሳዳ እ? ነገ ሳትላላ
ትግራይኛ ሽን ቦታ ይሄድላቸው ባለ የምንልከውን እያያቸው እንዴ እነሱ መሳሳታቸውን አውቀው እኮ ነው በጣም በጥንቃቄ በዛ ቀን እንትን ብለው ቀደም ብለው የሚናገሩት። እሱ እንትን እያስችብኝ ነው። ተቆራረችብኝ፣
ምን አልከኝ?
ተቆራረችብኝ።
እነሱ ይመጣል ትላንት ከትላንት ወዲያም ደውላ location ስህተት ስላለው እዚህ ቦታ ይመጣል ብላ ታውቃል። ለአንተ ስናሰባችሁ እናንተ እዩት ነው የምንለው። የምንጽፈውን
ቴሌግራም ላይ የተጻፈ ነው ነው
ቃሉ ሳይሆን እናሳውቃለን። በዚህ ቀን ይምጣል ይላል ሴትዮዋ። location ስህተት አለው የሚሄድ እናሳውቃለን። እሷ በጣም እየተናገረች ነው ግን አልወጣም ዛሬ።
እኮ አይ ስልሽ አሁን ይኸውልሽ ቆይታል በቴሌግራም ለኔ ልካችሁልኝ አላ
ግራማው ይላክልሃል በእርግጠኝነት። ትላንትም ከትላንት ወዳም እ፣ አጋጥሞኛል አለች እና እየደወልኩኝ ሎኬሽን ስህተት ጁጁ የሚል ስለምትል- ግን ጁጁ የሚል እ።
ግን አልተላከም።
እሺ ፎዚያስ ፎዚያ ተላከልህ?
እስኪ ቆይ ፎዚያ የሚል ልኝ።
እ
ፎዚያ የሚል ተልኮልኛል።
እኮ እኮ ስልኳ ተልኮልህ እዚህ ቦታ ይምጣልኝ ተብሏል ስትባል በዛ ቀን ሊወጣት ይገባ ነበር ነው የምልህ። አሁን ዛሬ ተናገረች። ጀሞ መሄድ ነበረብህ አይተሙ ኤኒዌይ በቃ ዛሬ ሄድላት ምለ አህ አይደላትም በቃ ለነገ አስገባታለሁ። እሺ እሱን